ሀሎ ጤና ይስጥልህ።
እግዚአብሔር ይመስገን። ጤና ከቢጃ የጥሪ ማዕከል ለምን ደውለው ደንበኛችን
አቤት።
ከቢጃ የጥሪ ማዕከል ለምን ደውለው በሪሁን ግሮሰሪ ነው።
አዎ አዎ፣ የቢጃ የመለያ ቁጥር በአጭር የጽሁፍ መልእክት ደርሰውታል?
በጽሁፍ መልእክት አዎ ደርሰውታል። የቢጃ የመለያ ቁጥሮት?
አላየሁትም እሺ ንገረው። ተያዙ።
አይደለ?
አዎ ሀምሳ አንድ
እሺ ሰላሳ አምስት
ሀምሳ አንድ ሰላሳ አምስት
ሀምሳ ሰላሳ አምስት ዜሮ ሶስት ዘጠና አምስት ዜሮ ሶስት ዘጠና ዘጠና አምስት ዘጠና አምስት አዎ ሀምሳ አንድ ሰላሳ አምስት ዜሮ ሶስት ዘጠና አምስት እሺ ሽማየ ይሄን ለማሳወቅ ነው። መልካም ምሽት።
ተገባለ